ነው አሁን ደውለን ነበረ። በቃ ሲቲ ስካኑን ደርሶ መልስ ሺ ዘጠኝ መቶ ነው ያልሽው?
ደርሶ መልስ ሶስት ሺ ዘጠኝ መቶ ሀምሳ ብር።
በቃ እሺ፣ አሁን ይመጣሉ?
አዎ። ምን ነበረ ኬዛቸው?
ኬዛቸው ጎይተር ነው ያላቸው እና ኔክና ቸስቲቲ ቪዛ አላቸው። ቪዝ ኮንትራስት እንዲነሱ ነው። ኦአር ይገባሉ።
ኦክሲጅን ይጠቀማሉ?
ኦክሲጅን አሁን አይጠቀሙም። ለማንኛውም ግን አሁን ያዝ እሺ፣ ይዘው ይመጣሉ።
አይ አሁን ይጠቀሙ ዘጠና አራት ነው እሳቸው ናቸው።
መልካም እሺ፣ ይደውሉላቸዋል፣ ይመጣሉ።
እሺ ግን እዛ ከሰላሳ ደቂቃ በላይ የሚያቆያቸው ከሆነ የሰዓት ዘጠኝ መቶ ብር add እንደሚያደርግም ልንገርሽ በዚሁ ከሰላሳ ደቂቃ በላይ የሚያቆየች ከሆነ ይጨምራል።
አዎ ግን ሲ Okay እዛ ሲቆሙ ማለት ነው።
አዎ እሺ
እሺ